ምዕራፍ 9 ቁጥር ክፍል 3 ባ የሚሆኑ አገባቦች ባ የሚሆኑ አገባቦች ሶስት ናቸው። እርሳቸውም እመ፣ ሶበ፣ እም ናቸው። እሊህም ሶስቱ በአንድ ሲሆኑ አሉታ፣ ቀለም፣ ኢን ይዘው በኃላፊና በትንቢት ይገባሉ። በአስር መደብ ይዘረዝራሉ። እመ ሲገባ እመ ኢይኔስሕ ኃጥእ እምኃጢአቱ ኢይሰናአው ምስለ ወልድ ወወላዲቱ ኃጢአተኛ ከኃጢአቱ ባይመለስ ከወልድና ከእናቱ ጋር አይስማማም። ኦ ሰዱቃዊ እመ ኢትብል ቦ ትንሣኤ ሙታን ኢትረክብ ቁመተ የማን ሰዱቃዊ ሆይ ትንሣኤ ሙታን አለ ባትል በቀኝ መቆምን አታገኝም። እመ ኢአምኑ ንስጥሮስ ወሰባሊዮስ ኢይረክቡ ዘእግዚአብሔር መንግሥተ ንስጥሮስና ሰባሊዮስ ባያምኑ የእግዚአብሔርን መንግሥት አያገኙም። እመ ኢትገብሩ ስምረቱ ለልዑል ኢትቃወሙ በየማን ምስለ አባጋ ወንጌል የልዑልን ፈቃድ ባታደርጉ ከወንጌል በጎች ወይም ልጆች ጋር በቀኝ አትቆሙም። እመ ኢትኔስሕ ዘማ እምኃጢአታ ኢትበው አጸደ ንጹሀት እለ ማረታ አመንዝራ ከኃጢአቷ ባትመለስ ንጹሆች እነ ማረታ ወዳሉበት ቦታ አትገባም። ኦ አረማዊት እመ ኢትበዊዕ ለጥምቀት ዮርዳኖሰ ኢይደልወኪ በዊዕ ውስተ ቤተ ክርስቲያን ሀዳስ አረማዊት ሆይ ወደ ዮርዳኖስ ጥምቀት ባትገቢ ወደ አዲሲቱ ቤተ ክርስቲያን መግባት አይገባሽም። እመ ኢይሰግዳ ለአእባን አንስቲያሁ ለንጉስ ስሉጠ ባቢሎን ኢይትበአሳ ምስለ ስላሴ አጋእዝቲሆን የባቢሎን ንጉስ ሴቶች ለደንጎች ባይሰግዱ ከጌቶቻቸው እስከ ስላሴ ጋር አይጣሉም። ኦ ውርዘዋት አሃት እመ ኢሃደርክን አጸደ ስሁፃን ወራዙት አልቦ ዘአውረዳክን እምንጽሐ ስጋ አራት እምንጽሐ ስጋ አራት ቆነጃጅት እህቶች ሆይ በነውረኞች ጎበዛዝት ቦታ ባላደራችሁ ከስጋ ንጽህና አልጋ የሚያወርዳችሁ አልነበረም። አንስቲ አሆሙ ለመኳንንት እመ ኢትነድዳ በብዝሃ ስቴ እሳት በብዝሃ ስቴ እሳት እይረክበክን ዘረከባ ዘረከባ ለኤልዛቤል መብልአ ከለባት የመኳንንት ሴቶች በመጠጥ ብዛት እሳት ባትቃጠሉ የውሾች መብል የሆነች ኤልዛቤልን ያገኛት አያገኛችውም። እመ ኢይገርር ከመ ጻድቃን ለእግዚአብሔር ኢይትረከብ ሊተ ዘይትገረር እንደ ጻድቃን ለእግዚአብሔር ባልገዛ ለእኔ የሚገዛ አይገኝም ወይም የሚገዛልኝ የለም በል። እመ ኢኮነ መስመርያኒሁ ለአምላክ ኦ ቁሱላነ አቁሱሉነ አቁሰሉነ ተንባላተ አረብ አስዋክ እመ ኢኮነ መስመርያኒሁ ለአምላክ አቁሰሉነ ተንባላተ አረብ አስዋክ የአምላክ ፈቃደኞቹ ባንሆን የአረብ ተንባላት እሾሆች አቆሰሉን አቆሰሉነ። ይህ ባሉታ ገብቶ በጽድቅ ሲያስር ነው። የቀሩት ባሉታ እየገቡ ባሉታ እንዳሳሰሩ አስተውል። እመ ኢመተረ በለሰ አዳም እሚወፃ እምገነት አዳም በለስን ባልቆረጸ ባልቆረጸ ከገነት ባልወጣም ነበረ። በአስር መደብ ሲዘረዘር እመ ኢገብረ ባላደረገ ባያደርግ፣ እመ ኢይገብር ባያደርግ፣ እመ ኢገበርከ ባላደረግ ባታደርግ፣ እመ ኢትገብር ባታደርግ፣ እመ ኢገብሩ ባላደረጉ ባያደርጉ፣ እመ ኢይገብሩ ባያደርጉ፣ እመ ኢገበርክሙ ባላደረጋችሁ ባታደርጉ፣ እመ ኢትገብሩ ባታደርጉ እመ ኢገብረት ባላደረገች ባታደርግ እመ ኢትገብር ባታደርግ እመ ኢገበርኪ ባላደረግሽ ባታደርጊ እመ ኢትገብሪ ባታደርጊ እመ ኢገብራ ባላደረጉ ባያደርጉ እመ ኢይገብራ ባያደርጉ እመ ኢገበርክን ባላደረጋችሁ ባታደርጉ እመ ኢትገብራ ባታደርጉ እመ ኢገበርኩ ባላደረግሁ ባላደርግ እመ ኢይገብር ባላደርግ እመ ኢገበርነ ባላደረግነ ባናደርግ እመ ኢንገብር ባናደርግ ሶበ ሲገባ እምሃየሶ ሶበ ኢተወልደ ለውእቱ ብእሲ ለዚያ ሰው ባልተወለደ በተሻለው ነበረ። ሶበ ኢንከውን አዕርክቲሁ ለአምላክ ያለወን መርቄ ወይ ኤምፀነ ደደክ ሶበ የመነና ቅድሳት አንስት ቅዱሳት አንስት አምታት ሲሆን ኢኮና ምኑናተ በሀበ ብርሃን ዘእምብርሃን በማለቱ የመሰለውን ሁሉ ያሳያል። በአስር መደብ ሲዘረዘር ሶበ ኢፈቀደ ባልወደደ ባይወድ ሶበ ኢይፈቅድ ባይወድ ሶበ ኢፈቀድከ ባልወደድህ ባትወድ ሶበ ኢትፈቅድ ባትወድ ሶበ ኢፈቀዱ ባልወደዱ ባይወዱ ሶበ ኢይፈቅዱ ባይወዱ ሶበ ኢፈቀድክሙ ባልወደዳችሁ ባትወዱ ሶበ ኢትፈቅዱ ባትወዱ ሶበ ኢፈቀደት ባልወደደች ባትወድ ሶበ ኢትፈቅድ ባትወድ ሶበ ኢፈቀድኪ ባልወደድሽ ባትወጂ ሶበ ኢትፈቅዲ ባትወጂ ሶበ ኢፈቀዳ ሶበ ኢፈቀዳ ባልወደዱ ባይወዱ ሶበ ኢይፈቅዳ ባይወዱ ሶበ ኢፈቀድክን ባልወደዳችሁ ባትወዱ ሶበ ኢትፈቅዳ ባትወዱ ሶበ ኢፈቀድኩ ባልወደድሁ ባልወድ ሶበ ኢይፈቅድ ባልወድ ሶበ ኢፈቀድነ ባልወደድነ ባንወድ ሶበ ኢንፈቅድ ባንወድ እም ሲገባ ሶበሰ ሀሎከ ዝየ እምኢሞተ እኁየ ከዚህ በነበርህስ ወንድሜ ባልሞተም ባልሞተም ሶበ ኢያስራህክምዋ ለእጐልትየ እምኢረከብክምዋ ለአምሳልየ ግልገሌን ባላደከማችኋት ምሳሌን ባላገኛችኋትም በማለቱ የመሰለውን ሁሉ ያሳያል። በአስር መደብ ሲዘረዘር እሚረከበ ባላገኘም እሚረከብከ ባላገኘህም እሚረከቡ ባላገኙም እሚረከብክሙ ባላገኛችሁም እሚረከበት ባላገኘችም እሚረከብኪ ባላገኘሽም እሚረከባ ባላገኙም እሚረከብክን ባላገኛችሁም እሚረከብኩ ባላገኘሁም እሚረከብነ ባላገኘነም በዚያ አካሄድ ነበረን ያስጨምራል። በሰማንያ ሰራዊት እንዳይመረ አርባ ይዘረዝራል። ይህም እምኢረከበ እምኢረከቦ እምኢረከብከ እምኢረከቦሙ እምኢረከብክሙ እምኢረከባ እምኢረከብኪ እምኢረከባ እምኢረከበኪ እምኢረከቦን እምኢረከበክን እምኢረከበኒ እምኢረከበነ በማለቱ የመሰለውን ሁሉ ያሳያል።